ባትላቂው ልቤን ፈቃድ ጠየቄው አዮሆይ ልታስከፊው ተያትራቂው ይለቅ ደጎን ፍቅሮ ጋብዥው ሆሆይ ሆሆይ አልተረዳሽውም መቻወቅሽው ገና ልቤም ላላወቁትም አይመችምና ክፉ ነው መጥፎ ነው የገና ለገና ጥርጣሬና ፍቅርን መቼ ገናኙና ለሚመስልሽ ነገር አትጠራጠሪ፣ ቀርበሽ የሰው ልክ ሆኔ ተረድተሽ አፍቀሪ። ማንነትን ለይ ቅረቢና ጣሪ፣ ይሆናል አይሆንም ሆኔ በይና በርበሬ ባልዘራፍ ልቤ ዘራፍ ፍቅር አብስር ካጥናፍ አጥናፍ ማራኪ ቆንጆ ገዳ ተሸጋገር ካደባባይ ኦሆ ጎራድ የማይደል መውደድ ወዳጅ አክባሪ ሸካናባ ሲወዱት ወዳጅ ሲንቁት ናቅ እንዲህ ነው ልቤ ፍቅራዋት እርግብ እርግቧን ያለምዳል ጭልፌት ጭልፌቷን ይዘርፋል ከአገዳ ገዳ ይበርዳል ትንከሽ ትንከሿን ይበርዳል እርግብ እርግቧን ያለምዳል ጭልፌት ጭልፌቷን ይዘርፋል ከአገዳ ገዳ ይበርዳል ትንከሽ ትንከሿን ይበርዳል አታውቂው ማትናቂው ልቤን በቀር ጠየቄው አዮሆያ ልታስከፊው ተያትራቂው ይለቅ ደጉን ፍቅሩን ጋብዤው ኦሆሆያ ኦሆሆያ ፍቅር አይለካም ወይ ፍቅር ሚስጥር አለው አይ በፈዛባት ዝብት አይ መቼ የሚለካ ነው ወይ ካልተረዱት በቀር ካልተመራመሩት በጥልቀት ካልቃኘው ዞርዬ ላላስመራ አየና ቀም ልቤ ራሱን ያውቃል ያን መሰለው ነገር ሆኔ መቼ ፈትነዋል በእውነት ለቀረበው ማር ነው የሚመረጥ የማያውቅ ናቀ ሆኔ ለሚያውቀው ይቀመጥ በልዘራፍ ልቤ ዘራፍ ፍቅር አብስር ካጥናፍ አጥናፍ ማራኪ ቆንጆ ገዳ ከሸጋገር ካደባባይ ኦሆ ጎራድ የማይደል መውደናላቅ ወዳጅ አክባሪ ሸጋና ባቅ ሲወዱት ወዳጅ ሲንቁት ናቅ ይሄ ነው ልቤ ፍቅራቅ እርግብ እርግቧን ያነባል ጨፌ ጨፌቷን ይዛልፏል ከአገዳ ገዳ ይመርጣል ትንከሽ ትንከሿን ይመርጣል እርግብ እርግቧን ያነባል ጨፌ ጨፌቷን ይዛልፏል ከአገዳ ገዳ ይመርጣል ትንከሽ ትንከሿን ይመርጣል